ሄሎ ሄሎ ጤና ይስጥልን እግዚአብሔር ይመስገን ሰላም ነው አለን ከቤት ቤት ነበር የምንደውልልህ እሺ ሁለት ሺህ ብር deposit አድርገህ አልገባልህም ነበር አይደል አዎ እናመሰግናለን በስንት ጦርነት አዎ፣ አሁን ገብቶልሃል እሺ thank you እናመሰግናለን እሺ መልካም ምሽት